ሄሎ ሄሎ፣ አቤት።
ወይዬ ደውለሽ ነበር?
ስኬት ስኬት ናቸው?
አዎ ስኬት ቴክኖሎጂ ነን።
አዎ ምንድን ነው ከዚህ በፊት ከአራት ቀን በፊት እደው- እደውልልሻለሁ ብላ ነበረ። የባለፈውን ንገሪኝ አመት ሀሳብሽ።
የባለፈውን አመት የሁለት ሺህ ሀያ ሶስትን total summary ውን እፈልገዋለሁ እና ለብል በብልሽት ምክንያት ደግሞ የእኛ cash register እናንተ ጋር መጥቶ ነበረ።
እሺ So ያ ነገር ሊወጣልን አልቻለም። ገቢዎች ደግሞ ሰኞን የመጨረሻ ቀናችን ማለት ነው እሺ ሂሳብ ልንዘጋ ከእነሱ ጋር ያለውን ነገር so Z ምንድነው እ፣ summary ውን ይዛችሁ ነው ያለፈውን አመት ነው የተባለው። እሱ እንዲወጣልኝ ነው የፈለግኩት።
እሺ ማ- ማሽኑ እዚህ በምንድን ነው የገባው?
በ- እ፣ የም- የገባው በሶፍትዌር ምናምን ነው የመጀመሪያው በሶፍትዌር ነው። ከአንድ ወር በፊት ደግሞ annual update እና በአድራሻ ለውጥ ነው ያመጣሁት ማለት ነው። የዛኔም inform አድርጊያችሁ ነበር።
እሺ
ስለዚህ እኔ TIN የምፈልገው ንገሪ።
እ እ TIN number ሽ ንገሪ።
ዜሮ ዜሮ እሺ
እ፣ ሰባ ዘጠኝ እም ሰላሳ አምስት እሺ ሰባ ሶስት እሺ ሰማንያ ስምንት
አሁን ባድራሻ ለውጥ ነው የገባው?
አዎ ይሄ አሁን የገባው በቅርቡ በአድራሻ ለውጥ ነው ከአንድ ወር ምናምን በፊት በአድራሻ ለውጥ እና በ annual update በቃ check አድርጌ ላሳውቅሽ።
አሁኑ ነው አለበለዚያ እኔ direct ልመጣ ነው እናንተ ጋር ምክንያቱም ዛሬ መጨረስ አለብኝ ገቢዎች ነገ እንትን ሰኞ የመጨረሻ ቀን ነው የሰጡን እኮ አሳውቅሻለሁ።
እሺ ከስንት ደቂቃ በኋላ አንዴ ቼክ ላድርጋማ።
እሺ እሺ